Hello
Hello Hello፣ አሸናፊ ሰላም ነው?
አለን አለን።
አለን ከ Best Bet ነው የምደውልልህ ከድር ነኝ እና Okay እሺ እ ያወራኝ ነበር ቴሌግራም ላይ ምንድን ነው ያልተመሳሰለልህ?
virtual laptop ላይ እ፣ እንትኑ ጋር ዲሹ ላይ የሚመጣውና እ virtual ኡ ላይ የሚመጣው አንድ አይነት አይደለም።
አልተመሳሰለም አዎ እኮ እ፣ ዲሹ ላይ የገባው Best Games በሚለው ነው Best Bet አዎ Best Games የሚለውን ነው የመረጥከው? የሆነ ፎቶ ልኬልህ ነበረ ከሱ ላይ መርጠህ የምትገባበትም ማለት ነው ቻናሎቹ ላይ
እዛ ላይ እንትን እ፣ ከገባም በኋላ አዎ ከሱ- እሱ ጋር ገብተህ በ Best Bet Games በሚለው ቻናል ነው ገብተህ እየ- እንትን ያለው ይሄኛው ቲቪው ላይ እየታየ ያለው በሱ ነው።
ዲሽ ላይ
ቲሹ ላይ አዎ፣ ቲሹ ላይ hello hello፣
Virtual Games የሚል አለ።
Virtual Games የሚለውን ነው የመረጥከው አንተ አዎ እኮ። አይ እኔ አሁን reply ያደረኩልህ አለ Best Games የሚለው ነው ወይ ገብተህ እንትን ያልከው የመረጥከው ከእነሱ ቻናሎች ቻናል ላይ Virtual Games የሚለውን ነው አይደለ እሱ ሳይሆን Best Bet Games የሚለው ምረጥና ቻናል ላይ Okay ከዛ በኋላ የማይመሳሰልህ ከሆነ check አድርገን እሺ መልሰን እሺ ቆይ ይኸውልህ reply ያደረኩበት አለ Best Bet Games የሚል ማለት ነው ሀምሳ ሁለት ላይ ከቻናሎቹ ዝርዝር ማለት ነው እዛው ላይ እ?
Reply እ?
አድርጌልሃል እ?
እዛው ላይ reply አድርጌልሃለሁ እሺ እሺ እሺ ቆይ ይኸው ይሄን ነው ወይ የከፈትከው የሚለው ብዬ ጻፍኩልሃል አይደለ አዎ ከሱ ላይ እሷን image ክፈታትና Okay ከዚህ በፊት የተላከልህ አለ በዚህ እ፣ እዛ Best Bet Games link ኡ ላይ የሚለው የተመረጥከው አዎ እሺ እሱን ምረጥና ካልተመሳሰለልህ ደውልልኝ ወይ check አድርገው እንጂ እዛ ላይ እሺ ቴሌግራም እሺ እሺ አሸናፊ
Okay